ጤና ይስጥልኝ ሁሉ ስፖርት ነው ብለው
ቴሌግራም ትራዲክሽናል የሚለው እንዳለው እና አልገባልኝም።
ልከዋል ቴሌግራም ላይ እ? አዎ ልኬዋለሁ።
ማን ነው የሚለው ስሙን?
ጥቤክስ ማን ነው የሚለው?
ቬክስ ማን አዎ
የሚል አልገባም። ደንበኛችን
በዜ- በሰባ ስምንት ቤታ okay፣ ዜሮ ዘጠኝ ዜሮ ዘጠኝ ነው አዎ
የትኛው ነው
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት ዜሮ አምስት ዜሮ የትኛው ነው የገንዘብ መጠኑ?
ስምንት መቶ ብር
እሺ አስተላልፈንልዎታል። በትዕግስት ይጠብቁ። መልስ ስናገኝ እዛው ቴሌግራም ላይ እናሳውቀዋለን።
እሺ አሁን ይተላለፋል።
አስተላልፈናል። መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ።
እሺ።